ሄሎ
ሄሎ ጤና ይስጥልኝ ቤተሰቤት
የ withdraw withdraw ብር አልገባም።
መቼ ነው?
የትናንትና ማታ
እሺ አንዴ check ላድርግልህ፣ ንገረኝ የቤት ቤት ቁጥርህን።
ቁጥር አዎ ስልክ ቁጥርህን ዜሮ ዘጠኝ ዜሮ ዘጠኝ እሺ
አስራ አምስት አስራ አምስት
ሀምሳ ዘጠኝ እሺ ሀምሳ ሰባት እሺ ሀምሳ
አስራ አምስት ሀምሳ ዘጠኝ ሀምሳ ሰባት ሀምሳ ስንት ብር ነው?
ሶስት መቶ ብር ነው።
መቼ ነው ያልከኝ? ትን- ትናንት
ትናንት ከወደ ከትናንት ወዲያ። okay፣ እሺ። እም። ሶስት መቶ ብር ነው። ሶስት መቶ ብር
ሶስት መቶ ብር ነው።
ወደ ዜሮ ዘጠኝ አስራ አምስት ሀምሳ ዘጠኝ ሀምሳ ሰባት ሀምሳ ነው ሀምሳ ነው።
የላከው። እሺ አዎ process ላይ ነው። እሺ ከኛ already ስለወጣ የሳንቲሞችን ስልክ ልስጥክና እነሱ ጋር ደውልላቸው። እሺ እሺ እሺ እሺ።
ስልክ ልስጥህ። ቆይ አንዴ
አይ
ዜሮ ዘጠኝ
አስራ አምስት አይ እኔ ነኝ የምነግርህ ማን ጋር መደወል እሺ።
እንዳለብህ። አዎ ዜሮ ዘጠኝ ሰባ hello
አዎ ሰማ ሰማኸኝ ነው? እሺ ዜሮ ዘጠኝ ሰባ አልክ
ሰባ አርባ ሰባት
አይ አርባ ሰባት
አይ አስራ ስድስት
አስራ ስድስት አዎ በዚህ ቴሌግራም ቻናል ወይም ደግሞ ዘጠና ሶስት ስልሳ ላይ ደውልላቸው።
ዜሮ ዘጠኝ
ዘጠና ሶስት ስልሳ ወይም ደግሞ
ሰላሳ ሶስት ስልሳ ነው።
እሺ
አይ
እሺ hello
አዎ ሰማ ይዘኸዋል? ቁጥሩን ቁጥሩን ይዘኸዋል? የነገርኩህን ሰምተኸኛል?
ደውልኩ ቁጥር አዎ ያልኩህን ቁጥር አይ ነገር
ድንገርክ
አ እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት
ሰላሳ አይ ሀያ ሰባት
ሀያ ሰባት ሀያ
ሀያ ስልሳ ሰባት ስልሳ ሰባት አዎ በዚህ ደውለ withdraw ያደረኩት ብር አልገባልኝም እናንተ ጋር ነው ተብዬ ነው በላቸው። እሺ አይ እሺ ወንድሜ መልካም ቀን። ስለደወልክ በጣም ነው የምናመሰግነው።